መንግስቱ ቤት
ሄሎ ጤና ይስጥ መንግስቱ ቤት።
አዎ ብር ልኬ ወደ account እሺ አልገባልኝም እስካሁን ስንት ብር ነው ሺ ስምንት መቶ
ወደ እና አካውንት?
ወደ ንግድ ባንክ ወደ ንግድ ባንክ።
አዎ ቴሌግራም ላይ አውርተከን ነበር?
አ ቴሌግራም ላይ አውርተከን ነበር?
ምን ምን አልሽ?
እሺ የቤት ቤት ቁጥርን ንገረኝ።
አዎ ቁጥር ዜሮ ዘጠኝ ሰባ አምስት እሺ
አ- ሀያ- አ- ሀያ ስምንት ሀያ ስምንት ሰማንያ ስምንት ሰማንያ ስምንት
አ- ስልሳ ስድስት
መቼ ነበር ያረካው?
ትናንትና ማታ
ስንት ብር ነው? ሶስት ሺህ ብር ነው።
አዎ እና ሺ ስምንት መቶ
መቼ ነው ያረካው?
ማታ ትናንትና ማታ
እሺ
እሺ የሚመጣው ከሌላ ቁጥር ነው ወደዚህ የላኩት።
እኮ ይኸውልህ አሁን የሚያሳየኝ እዚህ ጋር ያልገባልክ ሶስት ሺህ ብር ነው የሚያሳየው።
አዎ በቃ ያ ይግባ። እሺ አብዲ አይደለ?
አብዲያ ወደ ንግድ ባንክ ነው። አዎ process ላይ ነው ያለው። ትንሽ አዎ።
ጠብቅና አሁን ወደዚህ account ይገባላል።
እሺ እሺ ከሌላ ቁጥር ወደ የኔ account የላኩት ከሌላ ቁጥር ያኛውን ንገረኝ። እዚህ ላይ ምንም የሚያሳይ ነገር የለም።
አ፣ ዜሮ ዘጠኝ
እሺ አስራ አምስት አንዴ ቆይ፣ ይሄን ላስተካክል።
ኪስ የራ ይሰግ እም፣ ሰማንያ ሰባ ዘጠኝ አርባ ስድስት ይሁን ደንበኛ
ንገረኝ አሁን ዜሮ ዘጠኝ ዜሮ ዘጠኝ ያ ነገር
ሄሎ ሄሎ፣
ሄሎ ንገረኝ ቁጥሩን እሺ አ፣ ዜሮ ዘጠኝ አስራ አምስት
አስራ አምስት እሺ ሰባ ዘጠኝ ሰባ ዘጠኝ አርባ ስድስት አስራ ስድስት
እሺ፣ አንድ ስንት ነው በዚህ ቁጥር? አንድ ሺ ስምንት መቶ አዎ እሺ እሺ አንድ ሺ ስምንት መቶ ይሄን process ላይ ነው ያለው። እሺ
እሺ አብዲ ምን ነው አይደለ? አብዲ አዎ።
አዎ፣ ትንሽ አሳውቀናል እና ትንሽ እ።
ጠብቁ ብለው ነው ይገባል። ያንተ ብቻ አይደለም፣ እሺ እሺ ትንሽ ጠብቅና ይገባላል። እሺ እናመሰግናለን።
እሺ አመሰግናለሁ በቃ አላ